hello hello hello አይሰማም?
ይሰማል? ሰላም ነው?
ሰላም ምን እንርዳዎት?
ኧረ ት- ትላንት ማታ የላኩት ዘጠና ዘጠኝ ብር ነበር ከቴሌ ብር ወደ ቤት
ወደ Best Bet ነው እ አልገባሎትም?
አዎ ኧረ ደው- ደውዬም ነበር እኮ መጀ- ቅድምም ደውዬ ነበር እሺ ግን- deposit text ዎን ልከ ልከውልናል እንዴ ቴሌግራም ላይ?
አዎ ቴሌግራም ላይ እም።
ቴሌግራም ላይ አዎ ልከዋል።
አ እሺ ማን ነው ቴሌግራም ስሙ?
እ ቴሌግራም ስ አላይዝ one ነው የሚለው
ማን one አላይድ አላይዝ one
እሺ ትንሽ ቻፓ system ችግር አጋጥሟቸው ነበረ። አሳውቀናቸው እያስተካከሉት ነው። ትንሽ ይታገሱን። እሺ ይገባሎታል።
እኮ አይ ማታ ጀምሬ ነው እንትን ማለት ነው ጀምሬ አውቄያለሁ። አዎ አዎ ከማታ ጀምሮ ነው። ያን ያ እኮ- የእርሱ ብቻ ሳይሆን የብዙ ሰው ነው እንደዛ የሆነው እና ከእነሱ ጋር እያወራን ያለ ነው። ይስተካከላል። እሺ